ሄሎ ሄሎ ሶል ወይ ወይ እ ሶል
እሺ አሰገደች እየደወለች ነበር እና እሺ
እ ዛሬ garlic ሄዶላት ነበር። ጎደለ ነው የምትለው ሶል
አሰገደች አሰገደች። አዎ እውነት ስምንት ነ- ኦሮሞቹ የብዙዎቹ ስምንት ናቸው የሰው ማለት ነው እና ሁሉም አንድ ነው ያዘዘው፣ ግማሽ ግማሽ ግማሽ ነው ያዘዘው እና ሰባት ነው የመጣልኝ አንድ ተጨምሮ ሊሆን ይችላል ብዬ ሁሉንም check አረኩኝ። ሁሉም ግማሽ ነው አለች። ሰባት ግማሽ ነው ያመጣችሁልኝ አለች።
ስንት ግማሽ ሰባት ግማሽ ያዘዘው ስምንት ግማሽ ነው የመጣልኝ፣ ሰባት ስምንት ግማሽ ግማሽ ነው አለች።
አራት ኪሎ የምትመጣው ማለት ነው።
አ፣ ስምንት ግማሽ ነው የተላላት የመጣልኝ የተላክ- ስንት ግማሽ ነው ሰባት ግማሽ ነው የተላከልኝ አለች። አዎ maybe group ኡ ላይ ስምረት የምትባል ልጅ አለች እና እሷ ሁለት ጊዜ ነው ያዘዘችው check አርጉት አለች እና ስምረት በተለያየ ቁጥር ሁለት ጊዜ ነው አ፣ ያዘዘችው።
እኮ ስምንት ነው እዚህ ጋር የሚያሳይ ስምንት ግማሽ
ስንት አጠቃላይ የመጣው ኪሎ?
አ፣ ሶስት ነጥብ አምስት አ፣ እሺ፣ እስቲ እሺ አንዴ- አንዴ ቆይ እሺ አንዴ ጠብቂኝ